ማሪ ፓፓ
ሰላም ናት። እንዴት ዋሉ?
ምን ለብጠዋል?
ሄላ መስመር ላይ ነው ትምህርት ቤት። ምን ለብጠዋል?
መኪና ቲክቶክ ላይ አይቼ ነበረ።
እሺ፣ ምን አይነት መኪና ነው ያየሽ?
ጥቁር ኮሮላ ነገር
ጥቁር ኮሮላ ሞዴል ሁለት ስንት?
ያሪስ
ሞዴል
ሞዴል መስመር ላይ ነው ትምህርት ቤት አ እኮ። ሞዴሉ ስንት ነው?
ቢ አርባ ስድስት ሺህ ቤት ተላላፊ የለጠፈው
ዲ 46 ቤት ያሪስ ኮምፓክት
አ ያሪስ ኮምፓክት ዲ 46 ቤቱ የለንም። ያሪስ ኮምፓክት ያለን 2006 አለን፣ 2008 አለን፣ 2012 አለን። እሱኛው የለንም።
እሺ ማይ